ሄሎ ሄሎ ሄሎ ይሰማል ይሰማል።
ይሰማሃል? አሁን ገብቶልሃል? እሺ ገብቶልሃል?
አ- አዎ እሺ እሺ እሺ እሺ አምስት መቶ ገባኝ።
ብር ሌላ አለ አይተኸዋል?
አይ ሌላ እ ሌላ ነው አይገባም እኮ ስልኩ ጆሮ ላይ ነው የዘጋው።
አዎ አዎ እንትን ነው ስላልተደማመጥን ነው የዘጋሁት። ቆይ አንዴ መስመር ላይ ጠብቀኝ።
እሺ አዎ እሺ አምስት መቶ ብር ወደ ሰላሳ አንድ አርባን ሰላሳ ሁለት ሀያ ስምንት የላከው አለ አዎ ያድርግልህ።
አዎ አዎ ሰላሳ አንድ አርባ አንድ ሰላሳ ሁለት ሀያ ስምንት አዎ በቃ አድርጌልሃለሁ። ገብቶልሃል? እሺ check አድርገው ነው እሺ ከሆነ እሺ እሺ እሺ እናወራ- እናወራለን እናንተን። እሺ መልካም ቀን።
እሺ በቃ